እሺ እሺ ንጉሴ ደብረ ብርሃን ላይ አስቀምጥልኝ። እሺ hello ወይ እሺ AnyDesk ላክልኝ። እሺ hello Desk ወይ አሁን AnyDesk okay ኮምፒውተሩ አሁን ደብረ ብርሃን ነው ያለ። እኔ አዲስ አበባ ነው ያለሁኝ እና በቃ ከዚህ ኮምፒውተር ዘጋ በቃ።
ላክልህ ለነገ ቀጠሮ እናስይዝና ነገ ይሆንልሃል።
ይቻላል። እንደዛ ይቻላል።
እሺ እሺ በቃ እንደውም እሺ።
አሁን እያየሁ ነበረ ቲክቫ ላይ እና Keno ፍቃድ የለውም እንደ
አይ አለው የኛ አለው ሌሎቹ የላቸውም የሌላቸው ስላሉ ነው።
አልሰጠውም ይላል። ለማንኛውም betting company አልሰጠውም ይላል። ቲክቫ ላይ እያየሁ ነበር።
አይ እሱ እነሱ ሌሎች ናቸው።
okay እሺ፣ እሺ በቃ እሺ አይ አባቴ ነገ በቃ እሺ እሺ እሺ እሺ